የጎእያ ወር ይዟ ራሱ የጎንደር እያሱ ወርቅ ይዟል በራሱ ከአማርኛ የጎንደር እያሱ ወርቅ ይዟል በራሱ የጎንደር እያሱ ወርቅ ይዟል በራሱ። ለምሳሌ በኃይለ ጸሎቱ ይቀበነ ወትረ በኃይለ ጸሎቱ ይቀበነ ወትረ የጎንደር እያሱ ወርቅ ይዟል በራሱ።